Vad kommer nu?
ሄሎ
እኔ ስልኝ ሁሉ ስፖርት ባኮም ልር
አዎ እንትን የበላ ነው ብር ነበረ ትናንትና ልናወጣ እንትን ስንጎረጉረው ወዴት እንደወሰደው ነው እሺ ዊዝድሮ ትራንዛክሽን ሂስትሪ ላይ የግቡና ያስተላለፉትን የብር መጠን ያውቁታል አይደለ? እሱን ስክሪንሾት አድርገው ቴሌግራም ላይ ላኩልን።
screenshot አድርገህ አዎ screenshot አድርጋችሁ ቴሌግራም ላይ ላኩልን።
እሺ ቴሌግራም ምንድን ነው?
account ኣችንን ያውቁታል።
አ እንዴ አሃ አሃ እና እንገባለን ችግር የለም።
ምን አሉኝ?
እንትን ት- ት- ምንድን ነው system ኡ ተበላሽቶ ነው ምንድን ነው?
አይደለም system እያስተካከልን ስለሆነ ነው። ሲስተካከል አንድ ላይ ይለቅል- ይለቃል።
አረ፣ አሁን ዝም ብለን የምንጠብቀው ይለቅልናል ወይስ አይ አይደለም፣ እሱን እንኳን ለኛ ይላኩልን። አየር ላይ ስለቀረቡት ከኛ መስተካከል አለበት withdraw።
እሺ፣ አ- አድራሻችሁ እንዴ ነው ምንድን ነው?
የቴሌግራም account ኣችን የጥያቄ ምልክት ወጋ አለች።
እሺ
እሺ